ውበትሽ ሮጋ ነው የኔ ዓለም ሰንደቅ ያሰቅላል ሆዴ ቁመትሽ ሮጋ ነው የኔ ዓለም ሰንደቅ ያሰቅላል ሆዴ የሰላሜ ፍቅር አንችች ምልክት ያሳያላችሁ የሰላሜ ፍቅር አንችች ምልክት ያሳያል ሆዴ
ሲያንጸባርቅ እንደ ኮከብ ደምቆ ሽንጧ ሲውረገረግ ባካሄዷ ረቆ ከጠሩት አይኖቿ ብርሃን ይመነጫል። ሽንጧ ሲተራመስ ጸጉሯ ይጨቦታል፣ ጸጉሯ ይጨቦታል በውበት ብርሃን በመውደድ ብልጭታ ገድላ ታስነሳለች በጥርሷ ፈገግታ ከንፈሯ ተላቆ ድምጿ ለሚሰማ ጭራሽ ሙዚቃ ነው የዋፉት ዜማ የዋፉት ዜማ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆዴ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆዴ የሰላሜ ፍቅር አንችልች ምልክት ያሳያል ሆዴ የሰላሜ ፍቅር አንችልች ምልክት ያሳያል ሆዴ አንገትሽ መቃነው ሸምበቆ ይመስላል ለሀብሉ ለድሪው እንደ ልብ ይበቃል ሊታይ ፈልጎ እግሯ ሲንጠራራ ባቷን ገላመጠው ዳሌዋ እየኮራ ዳሌዋ እየኮራ ያን ሁሉ ቁንጅና ለኔ ይሁን ብሎ ዳሌዋን ይዞታል ሽንጧ ገባ ብሎ አቤቱ ነው እንጂ ለቁንጅናሽ ዳሩ ተወርቷል ቆለሻል ቁንጅናሽ መማሩ ቁመናሽ መማሩ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆዴ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆዴ የሰላሜ ፍቅር አንቺ ነች ምልክት ያሳያል ሆዴ የሰላሜ ፍቅር አንቺ ነች ምልክት ያሳያል ሆዴ
አሸንክታብሪ
አልቦላ ባቀርቶ ሽመል ሰውነትሽ ይታያል አብርቶ ድሪውን ጠልሰሙን ገላሽ ባያደርግም የፍኝ ኩሌታ ውበትሽን አይነፍግም ውበትሽን አይነፍግም ለምድና ጎፈሬ ምን ይሆነኝ ብለሽ ጌጤ መድመቂያዬ ራስ ወርቅ አንቺ ነሽ የኔ በትረ ሙሴ መጥፎሽን አልወድም ጠንበለነሽ ሎጋ ይህንን አልክድም ይህንን አልክድም ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆዴ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆዴ የሰላሜ ፍቅር አንቺ ነች ምልክት ያሳያል ሆዴ የሰላሜ ፍቅር አንቺ ነች ምልክት ያሳያል ሆዴ